ሄሎ ገምቃል አቤት አቤት ተስተካክሏል። የጂአሩ ተስተካክሏል። check አድርገው restart አድርገው እና እንትን በለው start ያርጉ ሪስታርት አድርገው።
ስታርት አዎ፣ ያርጉ restart አ ተሰርቷል ብለዋል።
እሺ ሁለቱም ሰርቷል የእንትኑም የሳተላይቱም እና የኢንተርኔት አንድ ላይ አ አ የጂአሩ አሁን ገባ ሁለቱም ይሰራል ማለት ነው የኢንተርኔትም በኢንተርኔትም በሳተላይትም ቆይ እሺ፣ አንዴ እሱን ደግሞ ልጠይቅ።
እሺ
አ አ ይሰራል።
እሺ እሺ እሺ ቴንኪው እሺ እሺ እሺ